ሄሎ ሄሎ
አቤት ይሰማል።
ሞክሬ እኮ እምቢ አለኝ።
ደውለክ ነበር አሁን?
አዎ ደውዬ ነበር ነው ሞካ ምንድን ነበር የሞከርከው?
password አስገብቼ እምቢ አለኝ። እምቢ ካለ መልስ አዲስ ለማስከፈት አዎ።
ኦኬ ሄሎ ሄሎ ሄሎ ሄሎ፣ አቤት አቤት እሺ፣ ምን ሆኖብህ ነው?
እኮ አልከፍታለኝ። password ኡን ሳስገባ አዲስ ለማስከፈት ነበር አዲስ አዲስ account ነው።
አዲስ account አዎ።
እሺ፣ password ኡን የመጀመሪያው letter capital letter አድርጋት።
እ ከዛ በኋላ ደግሞ letter የሚኖረው ቁጥር የሚኖረው symbol የሚኖረው እሺ።
እሺ እና total digit ኡ ደግሞ ከስምንት ማነስ የለበት አይ እንደዛ አድርግ።
ካፒታል ስሞል ካፒታል ስሞል ቁጥርና እ፣ symbol ለምሳሌ hashtag ምልክት ምልክት ሊሆን አየሽ።
ይችላል ኮከብ ምናምን አት ከ- ከዛ የቀረውን ደግሞ normal ነው የፈለገው። አይ አዎ፣ ይቻላል። እሺ እንደዛ አድርገህ ሞክረውና እምቢ ካለ ደውልልን።
እሺ